ጤና ይስጥልኝ Best Bet ዲቦራ ነኝ። እባክዎ ምን ልርዳዎ?
CBE ብር ወደ Best Bet ብር transfer አድርገን አልገባም።
ቆርጧል ከ CBE ብሩ ላይ?
አዎ ወጥቷል። አዎ already አዎ እሺ የ text የስ- ከ CBE ብር የተላከልህ text message አለ አይደለ? ብሩን ሲቆርጠው አዎ እሱንና CBE ብር የምትጠቀምበትን ስልክ ቁጥር አድርገህ
እም።
ቴሌግራማችን ላይ ላክልንና ለቻፓ እናሳውቃለን።
ልክ ያለው እኮ ቴሌግራም ቆይቻለሁ ላኩት እዛ አላለችም።
ልካለና ማነው አዎ፣ ስምህ ከ- ቴሌግራም ላይ
እ ስሜ ያሲን
ማን?
ያሲን ያሲን ይላል ያሲን ያሲን።
አብረማ አዎ
እም፣ ያሲን አሚሩ አይደለም አይደል?
አ- ያሲን አሚሩ ሸ- አዎ ያሲን አሚሩ ሸኩር ያ OK እሺ በቃ ያው አሁን እንትን ብለውልሃል ለቻፓ አሳውቀንልሃል። እሺ
ይቆያል።
አምስት መቶ ብር ነው አይደለ?
አዎ ይቆያል።
እንትን ነው ትንሽ system ተበላሸባቸውና transaction በዛ ለዛ ነው እንጂ ይቀባል። አሁን list አድርገን የሁላችንም ስለላክንላቸው አዎ